ጤና ይስጥልኝ አሪፍ ነኝ ሳምራዊት ነኝ እባክዎ ምን ልርዳዎ
እንትን ገንዘብ deposit አድርጌ አልገባም።
መች ነበር ደንበኛችን deposit ያደረጉት? መች ነበረ deposit ያደረጉት?
ትናንት ትላንት።
አዎ፣
ምን ያህል ብር ነበረ?
መቶ ዘጠና ስምንት ብር
ስምንት መቶ ዘጠና ስምንት ብር ከቴሌ ብር ነው።
አዎ፣ ከቴሌ ብር አዎ። ወደ ሁሉ ስፖርት ማለት ነው።
ወደ ሁሉ እሺ፣ ደንበኛችን የቴሌ ብር ሙሉ ስሞትን ይንገሩኝ።
አስገለ መብራቱ
አስገለመ አስገለ መብራቱ ንጉስ ምን አሉኝ?
አስገለ መብራቱ ንጉስ
እሺ፣ ደንበኛችን ቴሌ ብር የሚጠቀሙት አሁን በደወሉበት ስልክ ቁጥር ነው አዎ አዎ
ዜሮ ዘጠኝ ሰላሳ አምስት ቤት ማለት ነው።
አዎ ሰላሳ አምስት ሰላሳ ሶስት አስራ ሶስት አስራ ስምንት ሀምሳ ስምንት
ደንበኛችን አሁን በምሰጡት ስልክ ቁጥር ከቴሌ ብር text message ገብቶሎታል አይደል?
አዎ በቴሌግራም እንዳትነሱ አዎ በቴሌግራም ይልኩልናል። ቁጥሩን የያዙት አሎት? ቁጥሩ
የለኝ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት
አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት
ቴንክስ ልኳል ዜሮ ዘጠኝ ዘጠና ሁለት ነው መጀመሪያው ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ። በዚህ ስልክ ቁጥር ከሙሉ ስሞት ጋር አንድ ላይ አድርገው ይልኩልናል።
እሺ እሺ እንትን receipt ኡን ማለት ነው አዎ receipt ኡን።
screenshot አድርጌ ማለት እሺ እሺ ደንበኛችን ሌላ መረዳት ነገር ይኖራል?
የለም የለም አመሰግናለሁ እሺ ደንበኛችን ስለደወሉልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን